እኔ ተመስልኝ አብሮ ይስጥልኝ ደንበኛችን። ምን ልርዳዎት?
ሲቪል ለማስመዝገብ ነበር።
እሺ የቢጃይ መለያ ቁጥሮትን ወይም ቲን ነንበሮትን ይገሩ።
እሺ አራት ዜሮ ሰላሳ ሁለት ሰላሳ ሁለት ዘጠና አራት ሰባ አምስት ዘጠና አራት ሰባ አምስት ሰባ
እሺ መስመር ላይ ቆዩኝ፣ ያወጣውሎት ነው። ጀማ ባር እንደ ሬስቶራንት ነው።
አ
እሺ ደንበኛችን ሙሉ ስሞትን ይንገሩኝ፣
እስመሽ ዝግተ የእርስዎ ሙሉ ስም።
ተሳይተሽም ሲሳይ ተሾመ።
አ
አሁን በደወሉበት ስልክ ሊያዝሎት አ
የት አካባቢ ነው የሚገኙት?
ካሳንቺስ ልዩ ስድስተኛ ቆይታ
ካሳንቺስ አ
እየመዘገብኩሎት ስለሆነ መስመር ላይ ጠብቁኝ። ቲኬት ይሰጣሉ። እሺ ደንበኛችን መስመር ላይ ስላቆየሁት ይቅርታ። የወረፋ ቁጥሮት ሰላሳ ሀያ አራት ነው።
ሰላሳ ሀያ አራት እሺ ከሶስት ቀን በላይ ከቆየቦት መልሰው እኛ ጋር ደውለው እንደ ቅሬታ ማስመዝገብ ይችላሉ። ለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን የሚለው